ሄሎ ሄሎ ወይ ማይ ሰላም ጤና ይስጥልኝ። ከቤት ቤት ነው የምደውልልህ።
አ አ እ ሊንዳ በሚል ስም እያወራህን ያለኸው አንተ ነህ አ አ ፌስቡክ ላይ? እ አዎ።
እሺ በዛን ቃል መቼ ስንቴ ነበረ ሁለት መቶ ብር deposit ያረከው?
ሁለት ጊዜ ሁለት መቶ ከዛ በኋላ ደግሞ ሁለት ጊዜ መቶ መቶ ሶስቱ እሺ አክሲዳ እንደዛ ካርድ ከሆነ ነው።
ሁለቱንም ሁለት ሁለት መቶ ብር ያስገባህበት deposit message ላክልን እሺ፣ እንድንለየው የትኛው እንዳልገባ ይሄ ምክንያቱም የመጨረሻውን ያልገባው ያኛውን delete ስላደረኩት ነው።
እ ግን እ check ማድረግ አንችልም። ለምን እንደሆነ ታውቃለህ? እዚህ ጋር በ network error ምክንያት እንትን ያላሉት transaction ኦች እንዳለ pending ብሎ ነው የሚያስቀምጠው።
እኮ መጨረሻ ላይ እንትን አለኝ cont- እ ብሩ በሀያ አራት ሰዓት ውስጥ እ ይገባል ምን- contact የወር ባንክ ካለኝ በኋላ ገባኝ።
message አንድ ይገባል።
የገባልህ ካለ አይደለ? ሁለት መቶ ብር balance ድ- ተብሎ የላክልህ የመጨረሻው ማለት ነው ነው።
ያለው። አዎ የመጨረሻው አዎ፣ ነው ያለው።
ገባኝ።
ይሄን- ይሄኛውን delete አድርጌዋለሁ
ስለዚህ ማ- አስልካቸው፣
ከአቢሲኒያ message ኡን ደግመህ አስልክ። አዎ፣ እሺ።
ምክንያቱም ያለ message ኡ ማሳወቅ አንችልም። ይሄኛውን ብንልክላቸው የዛኛው የገባልህን transaction ነው የሚልኩልን መልሰው ገብቶልታል already ብለው so ሁለት ሁለቱም deposit message ላክልንና እኛ አጣርተን የትኛው እንደሆነ ያልገባልክ እናሳውቅልሃለን።
እሺ አይ የመጀመሪያው ግን ቆይቷል ብዬ ነው ሁለት መቶ ልክ እንዳስገባሁት ማለት ነው።
ስር- አዎ ወዲያውኑ ገብቶ ጨርሼ ነው አሁን ከዛ መልሼ ገብቼ እንደ አዲስ ስላኩኝ እ አሁን ይሄን ያልገባልኝ የመጨረሻው ማለት ነው።
እ ገብቶኛል። እሺ ግን እ ሞክርና ካልሆነ በዚህኛው report message ማድረግ የምንችለውን ነገር እናያለን። መጀመሪያ ግን እሷም ለማስረግ እሷም ጥሪ ማዕከል አሁን እንዴት ብሎ ያነሱልኛል ብዬ ነው እ እ አያነሱም ጥሪ ማዕከሎቹና
የምን
የአቢሲኒያ ደውዬ ለማስላክ
okay የ- ያለ report message ኡ ማሳወቅ ስለማንችል ነው እኮ ለዛ ነው።
እኮ ግን አሁን እዚህ ከገባ እናንተ ጋር ሲስተሙ ቀጥታ የተያዘ ነው ይገባልኛል።
አው ማለት ሌላ ሪፖርት ሜሴጅ ከላክ እና ያኛው ፔንዲንግ የሚለው ስታትስ ላይ ያለው የዚህኛው እም፣ አንተ ከላ የላከው ሪፖርት ሜሴጅ ከሆነ ይገባል። ግን አሁን እሱ ነው ይሄኛው አንድ አንድ ሜሴጅ ይቆያል ስለሆነ ግን አንድ ከላክን ዲፖዚት ብሎ ነው የሚልኩት መልሰው። ለዛ ነው ኦኬ። ግን አይቆይም።
በልክልሽ ሜሴጆን ቀጥታ ትልኪልኛለሽ አንቺ ማለት ነው።
እኔ ሳልሆን አሳውቅልህና ለሳፖርት እነሱ ናቸው የሚያ- የሚያስገቡልህ። ያ የሚቆይ ነገር አይደለም።
እኮ ግን ይሄን አሳውቂያቸው አስገቡ።
ይሄን ያልገባልኝ። እሺ ይሄ የላኩልሽ message ነው።
እሺ እሺ፣ ላክልን እሺ ሁለተኛውንም። እሺ ለማጣራት ያህል እሺ